hello ጤና ይስጥልኝ። እሺ እንዴት ነሽ?
hello ጤና ይስጥልኝ።
ሰላም።
withdraw ነበር ና እሺ
እ?
ስልክህን ንገረኝ።
ይሄ አሁን የደወልኩበት ዜሮ ዘጠኝ ሀያ ዘጠኝ
የአሁኑ ስልክ ነው?
አዎ
ስንት ብር ነው?
በተከታታይ ሁለት ሺህ ብር hello
እያየሁልህ ነው።
ሁለት ጊዜ ነው ሁለት ሺህ ብር እና
ያው በቃ ልክ ገብቷል። እሺ ገብቷል። ወንድሜ እ?
ገብቷል። አሁን check አድርገው።
አሁን አልገባም ግን እስካሁን ገብቷል። ገብቷል።
ሁለቱም አዎ
እሺ አን- አንዱ ገብቷል አንዱ ጋር እኮ ገብቷል። አባ።
አን- አንዱ ገብቷል አንዱ ይቀራል እኮ ሁለቱም ገብቷል። አባ